በተለይ ኮሮና የጉዞ መረጃ ልስጦ
ድገሚ፣ ጮክ በሉ እስኪ ትንሽ።
ጤና ይስጥልኝ። Hello ቪዛ ቤተልሔም ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦ?
ያው እያወሩ ነው እነሱ።
አዎ እያወሩ ነው። ከፍ አድርጊ።
ትንሽ ይሰማል፣ የእነሱ ቀረብ ባይልም ትንሽ ይሰማል።
ይመጣል ትንሽ እም፣ ቆይ ወጣ ልበል እስኪ፣ ወጣ ልበል እና እንሞክረው። ትንሽ ትንሽ ይሰማል፣ በጣም ባይረብሽ።
እም።
እሺ፣ እስቲ noise canceler የሚል የለም እንደ setting ላይ
እ አዎ እየሰማ ነው። ቆይ ይሰማል የእነሱ ድምፅ።
Mic Noise canceler
ፊት ለፊት እንትኗ ላይ የለም። በቃ park call ምናምን ነው የሚለው
ይሰማል። አ
ገባ
ይሰማል ምንም የለም።
ይሰማል።